Hello Hello ጤና ይስጥልኝ ጤና ይስጥልኝ አካሉ construction አ ከዊፕላስ solution ድርጅት ነበር የምደውልልዎት።
እ ከዚህ በፊት ዊፕላስ solution provider የሚለው application አችን ላይ አገልግሎት ለመስጠት ተመዝግበው ነበር።
አ እሺ አሁን ላይ ስራ ስለጀመርን እሺ ኦንላይን በመሆን አገልግሎቶትን መስጠት ይችላሉ።
እሺ እሺ በተጨማሪም ደግሞ ዊፕላስ solution user የምትል application አለችን ተጠቃሚዎች አዎ።
የሚመዘገቡባት።
እሺ እዛ ላይ በመመዝገብ የድርጅቶትን profile ማየት ይችላሉ። በተጨማሪም ደግሞ የ transportation ጨምሮ ከአርባ አራት በላይ አገልግሎት ሰጪዎችን እዛ ላይ አግኝተው መጠቀም ይችላሉ። ይህንን ጋብዘኖታል።
እሺ
እሺ አመሰግናለሁ። መልካም ቀን ይሁንልዎት።
አሜን አሜን እሺ